ሄሎ ሄሎ፣ ሰላም ጤና ይስጥልን።
እግዚአብሔር ይመስገን።
እ፣ ፍቅረ ማርያም ነዎት?
አዎ ከቺፕቺፕ ነበር የምንደውለው። ያልተቀበሉት እሺ።
product አለ?
እ፣
ሁሉንም ተረክበዋል? ይቅርታ ያዘዙትን product።
ኧረ እኔ ምንም የመጣልኝ ነገር የለም። ይደውላሉ፣ ይመጣልኝ አሉ፣ አይመጡም። ምንድን ነው?
Okay። ዛሬ እየመጣሉት ነበር፣ ድንች ያዘው ነበር እና እ፣ የመኪና ብልሽት አጋጥሞ ነገ እንዲመጣሉት ነበር። ይቅርታ
ነገ ቅዳሜ ማነው? ዓርብ እም፣ እም፣ ነገ እንዲመጣሉት። አሁን መቀበል ይችላሉ?
እኮ ዛሬ ይመጣሉ ወይስ?
No ነገ ነው የሚመጣሉ product ኡ። ዛሬ እየመጡ ነበር፣ የመኪና ብልሽት አጋጥሞ ተመልሰዋል።
የት አካባቢ ናቸው?
ከገርጂ ነው የሚነሱት።
እኮ አይ እኔ ወደዛ እየመጣሁ ነበር ብዬ ነው። አዎ፣ ወደ ጎሮ ምናምን ይመጡ ከሆነ ብዬ ነበር። እሺ ወደ ጎሮ እ፣ አዎ።
ተ- ተመልሰዋል መሰለኝ እና የመኪና ብልሽት አጋጣሚ መሀል ላይ ስላጋጠመ ነገ እንዲመጣሉት ነበር። ይቅርታ ነገ ስንት ሰዓት ላይ ይመጣሉ? ማለት ካለ የለው ምናልባት
ነገ ያው ቀደም ብለው ስለሚደውሉ ያሳውቀውታል። እርሶም ጠዋት ላይ ስልክ ተቀብለው መጠየቅ ይችላሉ።
በቃ እሺ፣ እሺ።
እሺ፣ እሺ።
ደውሉ። ጠዋት ጠዋት ከሆነ ይደውሉ።
እሺ መልካም ቀን።
ከትናንት ወዲያ አስጠብቀውኝ ነው የቀሩት።
ሶሪ እሺ፣ ያሳውቅሎታለሁ።
እሺ፣ እሺ።
እም።